ጤና ይስጥልኝ ቴሌቪዛ ጁዲ ነኝ የባኮተም እና የጉዞ መረጃ አርዕስቱ ጤና ይስጥልኝ ጤና ይስጥልኝ
አቤት
ምን አይነት የጉዞ መረጃ አርዕስቱ ደንበኛችን እ
ሄሎ ቪዛ ነውን እባክ ምን አይነት የጉዞ መረጃ አርዕስቱ
ይቆራርጣል ማምናል
ሄሎ ቪዛ ነን ምን አይነት የጉዞ መረጃ ልስጦት ጤና ይስጥልኝ
አቤት አቤት